ጤና ይስጥልን።
hello፣ ጤና ይስጥልን።
ጤና ይስጥልን።
ሰላም ነው። Hello።
እሺ፣ ምን ልርዳዎት?
የባንክ ብድር የተመቻቸለት ተሽከርካሪ ፈልጌ ነበር።
ሁሉም መኪኖቻችን ከባንክ ጋር እናመቻቸዋለን።
እ?
ሁሉንም መኪኖቻችን ከባንክ ጋር እናመቻቸዋለን።
አሁን ምን ያክል ነው ማለት cash ብር ይዤ መምጣት ያለብኝ? ምን ያክል እስከ ምን ያክል ነው?
ምን መኪና ነው?
ስዊፍት ሱዙኪ hello።
እሺ፣ እየሰማሁት ነው።
ስዊፍት ነበር የፈለጉ ሱዙኪ ማለት ነው።
እሺ፣ ሰሞኑን ደውሉልናል። አሁን ያለን ሱ- ስዊፍት የለንም።
እ ስዊፍት አሁን እጃችን ላይ ያለው ወጥቷል።
okay የለዎት የላችሁም?
አሁን ላይ የለንም። ሰኞ ማክሰኞ ግን ይገባል። ሌሎች ከፈለጉ ግን ልንገሩ። ዲዛይር
በቃ እሺ፣ መልሼ ልከታተላ።
እሺ፣ ይባል ደውሉ።
እሺ ምን ያክል ነው personal ማለት ማዘጋጀት ያለብኝ?
ሲገባ ነው ሲገባ ነው ዋጋውን የምናውቀው እና በዋጋ እንትን
እሺ እሺ መናገር አንችልም። ሊጨምርም ሊቀንስም ስለሚችል ማለት ነው።
እሺ እሺ አየህ